একটি এই গাছ
ሄሎ
ጤና ይስጥልን።
አብሮ ይስጥል
ሰላም
ትኬት ዛሬ እዛው አለ
እ፣ አለው ተመዝግበዋል።
ዛሬ አልተመዘገብኩም ገና እየደወልኩ ነው
እሺ፣ ስለዚህ ቦታ እናዝለውታ
okay ት- ስም ነው ምንድን ነው አ ስምዎት
አማኑኤል
እሺ፣ መስመር ላይ ይጠብቁ። አማኑኤል ነው።
አዎ ሁለት ሰው ማለት ነው ግን ለሁለት ሰው ነው እሺ፣ አማኑኤል ማን ታደሰ
እሺ፣ ስልክ ቁጥር
ዜሮ ዘጠኝ አስራ ሁለት
0912 አስራ ዘጠኝ ዘጠና ሶስት
1993 ሰባ ስድስት
76 ብዛት ሁለት ነው ያሉ።
ሁለት ነው ነው እሺ አማኑኤል ታደሰ። ስለዚህ ቲኬት ዛሬ ከአራት ሰዓት እስከ አስር ሰዓት ባለው ሴሚሲ አሶሲሽን ኢኮኖሚክስ ህንፃ ላይ እያገኘ ነው።
በቃ እሺ መጣ አስራ ሁለት ሰዓት ላይ ሰናብ ኮሚቴ